Hiljuti on lihtsalt lambist ಇಲ್ಲ
ನೋಡಿ ನರ್ಸಿಂಗ್ ಮುಗಿಸಿ ಆಮೇಲೆ ಕೊರ್ರದ ನಿನ್ನೆ ಬೇ ಬೇ ಇಲ್ಲ
ಆಯ್ತಮ್ಮ ወይ ምን አልከኝ ወንድሜ?
በዚህ ብር ሞልቼ ነበር እና
አላረመልህም?
ግን አልመለሰም። ወደ እኔ አላረመ እንትን ኧረ እስቲ ላክልን ቴሌግራም ላይ ትኬቱን።
ምን ትኬት አይደለም እኮ እሺ አቤ account ኤ ላይ ነው የገዛሁት።
እኮ ድምፅህ እኮ በጣም እንትን ይላል ወንድሜ። ለዛ ነው በደንብ አልተደማመጥንም።
ከ account ኤ ላይ ነበር የገዛሁት
okay
ከኢትዮጵያ ንግድ ባንክ ማለት ነው።
እሺ፣ ስልክ ንገረኝ፣ ምን
ስልክህን ንገረኝ።
ዜሮ ዘጠኝ እ?
ዜሮ ዘጠኝ አስር እሺ
ዘጠና
ዘጠና
ዘጠኝ ስልሳ ስልሳ
ስንት ብር ነው?
መቶ ብር አምስት ስልሳ አምስት መቶ ብር መቶ ብር መቶ ብር
ሄላ ወይ
ወይ
ምን? አገኘሽው
ቆይ ወንድሜ አለኝ ሎድ እያደረገ ነው። እሺ
እሺ
የለም። እሺ ምንም አይነት ትራንዛክሽን ወንድሜ።
ወይ አል- አልመጣም አይ፣ አዎ አልመጣም።
አልመጣም። አይ የለም።
አይ፣ መልስ መልስ።
አዎ እንግዲህ አልናቅም፣ ግን ሲስተሙ ላይ የለም።
አንተኑ መንጋርሽ እንደ ቆይ ይቅርታ ምን የምጫወትበትን ልንገርሽ እ የምጫወትበትን ልንገርሽ
እኮ የቤት ቤት ነንበርን እኮ ነው አይደል የነገርከኝ ቅድም?
ስልክ ቁጥሬ ነው የነገርኩሽ የምጫወት account ንገረኝ።
በኩል አርባ ዜሮ ዘጠኝ
ስምንት አርባ ስምንት ስልሳ አንድ እሺ ዜሮ ሶስት አርባ ሰባት እንዳ
መቶ ብር ነው አለ hello አዎ እህቴ እኮ ገብቶልሃል እኮ በ voucher ነው ያለው እሺ
voucher ላይ ገባ አልሰራም ስልክ ላይ ነው አዎ ግን ይሰራል አ- ይሄው ገብቷል
ሌላ ብቻ እሺ
እሺ አመሰግናለሁ ችግር የለውም